የላምቡላንስ ሰላም ጤና ይስጥልኝ። ከእንትን ለ follow up ነው እና ከቤ ከቡልቡላ ወደ ሀሌሉያ ሆስፒታል ጎተራ ለመሄድ ነበር።
ከቡልቡላ ሀሌሉያ አዎ፣
እሺ፣ በ- ከቤት ነው ሆስተል ቡልቡላ ቤት ነው ያሉት።
ቤት ላይ ነው ያለው፣ ግን ኦክስጅን ያስፈልገዋል። ይሄ ተንቀሳቃሽ ኦክስጅን ማለት ነው።
portable
I don't know ስሙን portab- አላውቅም፣ ግን ከ portable እሺ፣ እሺ።
ያስፈልጋል።
እሺ፣ ከ- አሁን ላይ ግን portable ኦክስጅን ለተወሰነ ደቂቃ off መሆን አይችልም እስኪወርድ ድረስ።
like አሁን ከዚህ ባለፈው ቅዳሜም በእናንተ ነበር ሄደው እና
እሺ፣ ተቸግረን ነበር በተወሰነ ምናልባት እንደዚህ አይነት እንትን እንዳይገጥመን ብለን ነው።
okay ግን አሁንም እንትን ስላለ portable ስላልተሞላችልን ነው በ- ለትንሽ ደቂቃ እንዳባለፈው መሄድ ይችላሉ።
አሁን ከዚህ እንችላለን፣ እዛ ግን ሆስፒታል ላይ አይሰጡንም። ገባሽ እንትን እስከሚያደርጉ ድረስ ያን ያህል ደግሞ ሰዓት ለዚያ off ሆኖ መቆየት አይችልም። ከዚህ ኦኬ።
አምቡላንስ ላይ እስከሚጫን ይችላል፣ ችግር የለም። ከዛ በኋላ ግን ይከብደዋል።
liaison ኦቹን ላናግራቸው ዛሬ ያሉት ባልደውልልሽ
እሺ ይታከማል።
ደውልልኝ። እሺ እራቅ ይታ- አንዴ የታካሚውን ስም ይነግሩኛል። አንዴ መረጃ ስጭኝ። እና- ለማ ሲማ ለማ ሲማ ያቁታል እሺ እንትኑ ንገሪኝ። case ኡ ምንድን ነው?
car accident ነበረ እሺ
እና brain injury ነው።
brain injury ነው። እሺ አዎ ስንት አመቱ ነው?
ሀምሳ ሁለት ሀምሳ ሁለት አመቱ። እሺ ለማ ማን ነበር? ስም አንደበት ለማ ሲማ ሲኖ ሲ- ሲማ ሲማ S X። እሺ ለማ ሲማ። እሺ ሀምሳ ሁለት ነበር። እሺ ደስ ይላል። እሺ መልሽ።
ትደውይልኛለሽ ነው?
አ- አዎ መልሽ፣ ይደውልልሽ።
እሺ እናቴ እሺ እሺ እሺ እሺ